ሃሎ ጤና ይስጥልን።
በላይ አትክልት ነው?
አዎ
ካሪፌ ነው የምደውልላችሁ።
እ ካሪፌ ነው የምደውልላችሁ። ኢክራም እባላለሁ።
ካልፌ
አሪፍ ፔይ አሪፍ POS machine
እሺ፣
ኢክራም እባላለሁ። ስሞትን ማን ልበል
እ
ስሞትን ማልበል
ስሞት አገል እባላለሁ።
እ ማን አለ?
አገል
አ- አብነት አ አብነት።
አ
እሺ፣ በአሪፍ በፖስት ማሽኑ ምንም አይነት ትራንዛክሽን እያደረጉ አይደለም። ያጋጠመው ችግር አለ?
እ በፖስት ማሽኑ
እሺ፣
እያ- እያተጠቀማችሁበት አይደለም። POS machine ኑ ላይ ያጋጠማችሁ ችግር አለ?
እየተጠቀምንበት ነው። ያ- ያጋጠመንም ችግር የለው።
አሁን እየተጠቀማችሁ ነው?
አዎ እየተጠቀምን ነው።
ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት
ምናምን